ሄሎ ሰላም ጤና ይስጥልኝ። ቤተሰቤ ከዳር ነው የባክም ልርዳው።
አበለስ አንድ ቀን ከ- ሁለት ቀን ነው እየጠበኩ ነው። ብሩ እስካሁን አልገባም።
እሺ ዲፖዚት ነው ዊዝድሮ ከወደ ቤት ቤት ወጪ አድርገው ሳስገብተው ነው።
ውትድራንድ ነው ውትድራንድ ነው እሺ የመቼ ነበረ?
ዛሬ ዛሬ ስም- ዛሬ ሰባት ነው። ከትናንት ማታ
እስላም ማታ ነው።
አዎ፣ ዞ- ስልክ ቤት ቢል ልነግርህ ለአካውንት ስንት ብር ነው? እሺ ይሄ ነው ስድስት መቶ የደወልኩት?
አይ ስድስት መቶ ሀምሳ ነው።
እሺ እሺ እንገበኛ ዜሮ ዘጠኝ ቁጥሩን
ዜሮ ዘጠኝ እሺ ሰላሳ ዘጠኝ
እሺ አንድ ቆይ ጠብቁኝ። እሺ መስመር ላይ ቅርታ እሺ።
እሺ ዜሮ ዘጠኝ ሰላሳ ዘጠኝ
ከዘጠኝ ሀምሳ አምስት
እሺ
ሀምሳ አምስት ሰላሳ ሁለት ሰላሳ ስምንት ሰላሳ ስምንት
አዎ፣ ሰላሳ ሁለት ሰላሳ ስምንት እሺ ሰላሳ ሰባት ነው መጨረሻ ሰላሳ ስምንት ስምንት ስምንት እሺ ዜሮ ዘጠኝ ሰላሳ ዘጠኝ ነው አይደለ ያሉኝ? ይቅርታ
አዎ፣ ሀምሳ ዜሮ አምስት?
ዘጠኝ አዎ፣ አይ ሀምሳ አምስት እሺ
ሰላሳ ሁለት ሰላሳ ስምንት አዎ እኮ ትናንት ነው ይዝዶ ያደረጉት።
ትናንት
ቀኑ መቼ ነው? አሁን በትላንትና ዊዝዶ እያመጣልኝ ስላልሆነ ነው ዊዝዶ ያደረጉትን ብር ትላንትና ይሄ- የለም።
አ- አይ ትናንትና አይደለም ዜሮ እ፣ ቀኑ ስድስት ነበረ። ዛሬ ሰባት ነው አይደለም?
ትላንት ማለት ነው አይደለ? ታዲያ አዎ
አዎ ባቴሉ በስድስት ምንም አይነት transaction አላወጡም። እንደዛ የ- ያለ transaction የለም እያወጣልኝ pend ያለው።
pending እያለ ነው pending እያለ ነው።
እ፣ ወይ ቁጥሩ ተሳስተው ይሆን ሌላ የቤት ቤት ቁጥሩ አይ
ካለ ልነግርልህ እስቲ ዜሮ ዘጠኝ ሰላሳ ዘጠኝ ሀምሳ አምስት ሰላሳ ሁለት ሰላሳ ሰላሳ ስምንት ስምንት ስምንት አዎ እኮ በዚህ ቁጥር withdraw የተደረገ የትላንት transaction የለም። አባት
ስድስት መቶ ሀምሳ ብያለሁ።
ቀን ጠብቁኝ እሺ።
እሺ እሺ። history ዎት ላይ ያሳያል እና transaction ኡን ነው እያሳየኝ ያልሆነው። ትንሽ ጠብቆኝ ይቅርታ አባቴ።